ምን ነው በጾም በጸሎት ሲሻው ሀገር ገፋሽ ፍቅርን የሚያህል ንጹህ ነገር ተይተይ የነገው ቤትሽ ቢታደስ አይ በእጅ ረግቶ ሰው መሄድ የለደርስ ምን ነው በጾም በጸሎት ሲሻው ሀገር ገፋሽ ፍቅርን የሚያህል ንጹህ ነገር ተይተይ የነገው ቤትሽ ቢታደስ አይ በእጅ ረግቶ ሰው መሄድ የለደርስ አንድ ቀን እንደማጣማሽ ነበር በሳልኩት መሄድሽን ባልገባኝ ልቤን ባሳመንኩት ክደትሽ አሳልፎ ለሐዘን ከሰጠኝ ለእኔ ሲጉዳነሽ ሌላ ከዓለም የለም እንኳን ቀረ በዚሁ ደግሞ ለሌላ ኃጢአት ከምሰጫት ለበቀል የልቤን ከረጢት ያመንን እየሳሙ ለጥቅም ቢሸጡት ገንዘቡ አኬዳማ ትፉ የደም መሬት መርጬሽ ከሰው ስልጣን ብሰጥሽ ከልቤ ጓዳ አንቺ ለወጥሽኝ በማይሆን ነገር እንደ ይሁዳ መርጬሽ ከሰው ስልጣን ብሰጥሽ ከልቤ ጓዳ አንቺ ለወጥሽኝ በማይሆን ነገር እንደ ይሁዳ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዋይ ዋይ እንደ ይሁዳ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዋይ ዋይ እንደ ይሁዳ ምን ነው በጾም በጸሎት ሲሻው ሀገር ገፋሽ ፍቅርን የሚያህል ንጹህ ነገር ተይተይ የነገው ቤትሽ ቢታደስ አይ በእጅ ረግቶ ሰው መሄድ የለደርስ ምን ነው በጾም በጸሎት ሲሻው ሀገር ገፋሽ ፍቅርን የሚያህል ንጹህ ነገር ተይተይ የነገው ቤትሽ ቢታደስ አይ በእጅ ረግጦ ሰው መሄድ የለደርስ አምላኬን እንዳልለው የእምነቴን ዋልታ ስራዋን እሷ አታውቅም ይቅር በላት ጌታ በፍቅር እያመኑት በዘላለም ጉልበት ሰው እንዴት ይሄዳል ምንም ሳይጎልበት አመል ሆኖብሽ እንጂ በቤት ንብረት ደጃፌ አንቺው ነበርሽ አዛዡ በጓዳ ሳጥን ቁልፌ እንኳን ተበዳይጎብኝ ጥቅም ሳያወቃቸው ለፍቅር ሲሉ የሚያልፉ በእርግጥ ብፅዋን ናቸው። የማዝነው ላንቺ የደሽ ለሸመትሽ የህሊናዳ ያጎረሰሽ ልጅን ለነከስሽ እንደ ይሁዳ የማዝነው ላንቺ ሄደሽ ለሸመትሽ የህሊና ዳ ያጎረሰሽ ልጅን ለነከስሽ እንደ ይሁዳ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዋይ ዋይ እንደ ይሁዳ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዋይ ዋይ እንደ ይሁዳ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዋይ ዋይ እንደ ይሁዳ እንደ ይሁዳ እንደ ይሁዳ እንደ ይሁዳ ዋይ ዋይ እንደ